ጤና ይስጥልን ቢዜ ኢትዮጵያ በስራ ሮ ነኝ ባኩ የምንልቀው ሰላም ጤና ይስጥልኝ። Hello?
ይስጥልን የምንልቀው እንትን ነበር ድራፍት ማቀዝቀዣው እንትን እያለ እየሰራልን አይደለም እና ኮምፕሌን አድርጌ ነበር። እስካሁንስ አልመጡልኝም።
ደውሎ አስመዝግበው ነበር።
አዎ
አሁን በደወሉበት ስልክ ነበር ያስመዘገቡት።
አዎ አዎ
መስመር ላይ ኖት?
መስመር ላይ ነው ያለው።
እሺ፣ አሁን በደወሉበት ስልክ ነበር ያስመዘገቡት።
አዎ አዎ እሺ፣ ትንሽ ጠብቀኝ።
እሺ
ሀና ፍቀ- ፍቀ ስላሴ በል ትኩረት
ከሁለት ሰዓት በፊት ወደ ጥገና ባለሙያዎች ተ- ተላልፎሎታል። ግን ካልሆነ መጥሎት ያው እኔ ደግሜ ነው ማስተላለፍሎት።
Okay። አይ የመጡ ከሆነ maybe check እንድታደርግልኝ ነበር።
ያው እኔ እርግ- እርግጠኛ ሆኜ ይመጣሉ አልመጣም አይመጡም ማለት አልችልም። ግን ያው በወረፋ ስለሆነ የሚመ- የሚሰሩት እኔ ደግሜ ላስተላልፍሎት እና ያው በተሻለ ፍጥነት እንዲመጡ እ፣ ይደረግ ሌት እናደርጋለን።
አድርግልኝ።
እሺ ደንበኛችሁ ሌላ የምረዳውት ነገር አለ?
ምንም የለም። Thank እሺ ስለደወሉ እናመሰግናለን። አገልግሎት ላለዎትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልን።
you